ሄሎ ወንድም በእናትህ የሆነ ቤት እንትን ፈልገን ነበር።
ምን ነበር የሆነ ታውቶዎች እንትን ሶስና
ሄሊኮፕተር ከዛ ባለፈው አንዳንድ ብብን እናንተ ነው
ሄሎ ይቀራል
ጫጫታ አለ፣ ይቆራረጣል። ይቅርታ እ?
ጫጫታ አለ አካባቢው ላይ መስማት አልቻልኩም። ምን በያለኝ
እና የሆነ ባለፈው አስቻ ወታ ቆረጥ ታውቃለህ?
በምን ነበር ያወጡት? በቮቸር ነው
በቤቲንግ
እኮ በቮቸር ነው ያወጡት።
አሎ ሰላም ነው። አሎ አብ ደህና ነህ?
በዚህ በዚህ ቁጥር ነው ይቅርታ።
አዎ ቤጂንግ ቤት ብድ ቆርጦ ነበር። እኔም ደግሞ ቆርጬ ነበርኩኝ በአስራት ኮ ብልባ ምናምን ብዬ በሶስቱና ተበልቼ ቦነስ ወሰድኩኝ። ግን የእሱ ብሩ እስካሁኑ አልተለቀቀ። ምንድን ነው?
ቤት ነው አዎ ሲከዱ አለ ካሽር ኮድ ነገር እሺ እሺ እሺ ካሸር ኮድ አንተ አሎ አቤት እሺ እሺ ኮድ ላውጣ እሺ ችግር የለውም አለ